ሲለፋ ወጥቶ ወርዶ ከደስታ ነፍሱን ጋርዶ ጥሮ ግሮ ሲበረታ ያለብሱታል ያመጡታል። ውጥህን አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የስራአ ትርፉ ሁለት ነው መንታ፣ አንዱም እንጀራ አንዱም ሐሜታ። ያልሰራማ ያልሞከረ እንጀራውን ያልጋገረ ማንስ ሊያማው ምንስ አይቶ ከቤት ሲውል ተጎልቶ ውጥኑ አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የሥራ ትርፉ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ። ሰው ሲለፋ ወጥቶ ወርዶ ከደስታ ነፍሱን ጋርዶ ጥሮ ግሮ ሲበረታ ያለብሱታል ያመጡታል። ውጥህኑ አልቆ ንግብ ሲደርስ ውጤቱ ጋር ሐሜት ማፈስ የስራ ትርፉ ሁለት ነው መንታ፣ አንዱም እንጀራ አንዱም ሐሜታ።